ጤና ይስጥልኝ ቪዥን ኢትዮጵያ ሰላም ነኝ እባክዎ ምን ልርዳዎት
ጤና ይስጥልኝ አብሮ ይስጥልን
ቢራ የቢራ ማቀዝቀዣው ማሽኑ ተበላሽቶብናል ፍሪጅ እሺ ደንበኛችን የ BGI code ዎትን ይንገሩ
የ BGI code ኡ እሺ እሺ መልሼ ልደውል
እሺ ምናልባት ስሙን ይንገሩኝ እና በእርሱ በእሱ ካገኘው በእሱ እንድመዘግብሎት ካልሆነ መልሰው check ያደርጋሉ የቤቱ ስም ማን ነው የሚለው ሜራዶ
መስመር